አክሊለ ጽጌ ማርያም አክሊለ ጽጌ አክሊለ ጽጌ ማርያም አክሊለ ጽጌ ስማ ማርያም የጌታ እናት እናት አባቷ ያወጡላት ከምድር ማርን ከሰማያም ብለው ሰየሟት ድንግል ማርያም የስሟ ጣዕም ከማር ይበልጣል እንደርሷ ያለ ከየት ይገኛል የፍቅር መዝገብ ነቅ የሌለባት ለክብሯ ወደር ማን አብጅቶላት የከበረ ዘውድ የወርቅ ሙዳይ የሽቱ ብልቃት የነፍሴ ሲሳይ ከጥፋት ውሃ ኖ የዳነብሽ የሰላም መርከብ ቤቱ አንቺ ነሽ
Yeah. መቅደስ ስትኖር ተመርጣ ምግባን ይዞላት ፋኑኤል መጣ አስራ አምስት ዓመት ሲሆናት ድንግል በገብርኤል ብስራት ተጸነሰ ቃል አክሊለ ጽጌ አክሊለ ጽጌ